ሄሎ አቤት አቤት እንትን ፈልጌ ነበር አምቡላንስ እ አምቡላንስ እ ከየት ወዴት ነው?
እ ከየት ወዴት ነው የፈለጉት?
ምን አልሽኝ?
ከየት ነው የሚ- መሄድ የፈለጉት?
ከቤት ቆንጅ ከቤት ምናምን?
ዛቸው ወደ ቆንጅ ከቤተ ዛሻ ወደ በቆንጅ አርሲ
አርሲ።
እ
እሺ እ፣
ትደውልኛለሽ መልሰሽ?
አንዴ ጠብቁኝ። ከቤተ ዛሻ ማሽን ላይ ያሉ patient ናቸው ወይስ አይ አይደለም፣ ዝም ብሎ ነው። ትንሽ ፒስታ ፒስታ ስላለው ወደ ከበቆጂ በኋላ አንድ አርባ አምስት አስር እህ፣ በዚህ long ስልክ ቤት- ይደወልልዎት?
እ አይደለም ሎንግ በዚህ- ቤዝ አምቡላንስ አ እ?
አ አ
በዚህ ስልክ እንደውል።
አ ደውይልኝ። አዎ በዚህ ለአሁን ነው የፈለጉት? ለመቼ ነው?
አሁን ነው የፈለግነው። ደውይልኝ።
እሺ ስሞትን ማልበል
እ ማልበል ስም
አበበ አበበ። እሺ አ ሌላ ሰው ይደውልልዎታል።